Trip Continue የሰዎችን ያለው ግን ልክ ነው እኮ ልክ ውስጥ ገብተን ስናየው ሄሎ ሄሎ ሀብታሙ አድርሰው እሺ በቃ ትእዛዝ በጣም ታይቶ የሚሞላም ከሆነ ይሞላልሃል ከዚህ
እንዴት አይሞላም እንዴ? ከመጣም ላይ እኮ ነው የከፈልኩት። አንድ ሺህ ምናምን ብር እኮ ነው።
እኮ ይኸውልህ ክፈላው ኮምፕሊት አይደለም እ
በኮምፕሊት በላው ኮምፕሊትማ ትለዋለህ ከዛ አይ ሳቆርጥብኝ እንትን ብለሽ አንቺ ኮምፕሊት ይልኛል።
እስቲ ልደውልና እ?
አድርሰው ለማንኛውም
እሺ አርሼ ኮምፕሊት ይልኛል።
ኮምፕሊት እኛ ማለት አንችልም እንደጨረስክ አንተ ኮምፕሊት ትለዋለህ እንዴ እንደዛ ካልኩትማ ይቆርጥብኛል አለ እኔ ምንም ሳልሰራ ልገባ ነው እንዴ ቤት?
እሺ ለማንኛውም ደውል ስጨርስ
እሺ